Hello Hello
ጤና ይስጥልኝ።
ተቋረጠ።
ከቢሮ ኢትዮጵያ ነው የምደውለው። ደንበኛችን ደውለው ነበር፣ ተቋረጠ።
አዎ አዎ ስልክ ቁጥር ዜሮ ይነግሩኛል?
ዜሮ ዜሮ ዘጠኝ ሀምሳ ሶስት እሺ አስራ ሶስት ዘጠና አንድ ሀምሳ ሶስት
እሺ ዜሮ ዘጠኝ ሀምሳ ሶስት አስራ ሶስት ዘጠና አንድ ሀምሳ ሶስት ነው ያሉኝ።
አዎ ዜሮ ዘጠኝ ሀምሳ ሶስት አስራ ሶስት ዘጠና አንድ ሀምሳ ሶስት
እሺ እ፣ የቤቱ ስም ምንድን ነው? ይሄኛውም ትዝታ ግሮሰሪ ነው የሚባለው?
አዎ ትዝታ ግሮሰሪ ሬት ስለሌለው ነው ያው በቃ ከብረታ ብረት እ፣ ትንሽ ከፍ ሲሉ ነው።
እሺ የኔንም ቃል አስመዝግቡ፣ ጥገና ችግር ባለሙያዎችን የለም።
ስለሌለ ነው።
እሺ እሺ ቴንክ እሺ ሌላ መረዳሁት ነገር አለ?
አይ የለም thank
ስለደወሉ እናመሰግናለን። አገልግሎት ያለዎት ሀሳብ እና አስተያየት ከሚሰሙት ድምጽ በኋላ ያስቀምጡልኝ። መልካም ቀን።
እሺ እሺ